አሉ ጤና ስትል ቤት
ሄሎ ሰላም ነው።
ሰላም
ቅድምም እንትን ብዬ ነበር ብር withdraw ሳረግ ተቋርጦብኝ ይኸው ሀያ አራት ሰዓት ሊሞላ ነው እናስገባዋለን አለ ምናምን እያሉ እስካሁን ምንም የተቀየረ ነገር የለም።
okay ትናንትና
አሁን ትላንት አምስት ሰዓት አካባቢ ምናምን ነበር የተቋረጠው።
ስንት ብር ነበረ?
አንድ ሺህ ብር
በዚህ ስልክ ነው በሀያ ቤቱ?
አዎ
እሺ ልልክ።
እሺ ልትገብ ወይስ አዎ መስመር ላይ ጠብቅ። ሄሎ ሄሎ
አዎ ሪፖርት ተደርጎ ነበር ለ SantimPay አሁን መልሼ ሪፖርት አደርጋለሁ። ዛሬ መስተካከል ጀምሯል። ያንተ ብቻ አለ- አይደለም የብዙ ከተሞችም ነበር እንደዚህ withdrawal system ላይ ችግር እንትን ብሎ ነው።
ብዙ ያቆያል። እሺ፣ ዛሬ ወይ ነገ ጠዋት ይስተካከላል። ዛሬ ግን አሁን እየሰራንበት ነው፣ እየተስተካከለ ነው።
በቻላችሁት መጠን አመሰግናለሁ።
እሺ እሺ እሺ ቴንኪው